ወይ ኪራይ
ቅድም እኮ የሆነ አስፈላጊ ስልክ ስለሆነ ነው።
የት ነው?
ፕሪንተሩ ሴኩሪቲ ፕሪንተር ላመጣ ነው።
ነው መኪና ግንታል
ካሳንችስ ነኝ ያለው። እሺ አንተ ምንድን ነው አይታ አለ ኢሜል ቼክ አድርጋል?
ምንም ነገር የለም አልመለሰም።
እሱ ሰውዬ መጥቶ ነበር ቅድም።
ኧረ እሱ ዝም ብሎ ነው በእናትህ። አሁን ደግሞ ሌላ ወሬ የሚያወራ እዚህ ጋር ነው ይሄ ነው እሺ፣ እናወራበታለን ነገ።
ያቁሙ